ጤና ይስጥልኝ ሁሉ ስፖርት ነው ባኮ የምደውለው
ትናንትና voucher እያረኩኝ ነበርና አየር ላይ አስቀርቶብኝ ነው። ስድስት ሺህ ብር ቴሌግራም እልክልሻለሁ እስኪ check አድርጊልኝ።
በዚህኛው ስልክ ነው አዎ ቴሌግራም የላኩት አዎ። አይ በዚህኛው ሳይሆን በትናንት ስልክ ስትሽ ዘጠኝ?
ነበር እ የእርስዎ የላኩበት ስልክ ስንት ነው ሀያ አራት በዚሁ ስልክ ይሄኛው ሀያ አራት አዎ አዎ አርባ አራት ዘጠና ዜሮ ሶስት
አሁን ከእንደ አዲስ ነው አዎ ሌላ ነው አዎ ማታ ላይ ነበርና እ እሺ።
system ላይ አየር ላይ ይዞት ነው።
እሺ አስተላልፍሎታል እሺ እሺ